ሄሎ
ሄሎ የሆነ እሱ በብር ሳስገባ ይገባን ግን ምን እንደሆነ እየወሰደብኝ
ወደ ቤስት ቤትክ ነው
እ ወደ ሲሙ ይገባን ግን አላወጣው አለ።
እኮ ከ- ወደ ቤስት ቤት ነው ነው የላከው ከሲቢ ነው ወይስ ከቴሌ ብር?
ከሲሙ ማለት ነው
ወዴት ነው የላከው?
ወደ ዜሮ ዘጠኝ ስልሳ ሁለት ሀምሳ ዘጠኝ ሰባ ወደ ዘጠኝ ሲቢ ሀያ ነው ወይስ ወደ ምንክ ነው?
ወደ ሲሙ
አባት ሲም አይደለም እያልኩክ ያለሁት ወደ ስ- ሲቢኢ አካውንትክ ነው ወይስ ወደ ቴሌ ብርክ ነው?
ወደ ተሊብር ወደ ቴሌ ብር እ ከቴሌ ብር ወደ ቤስት ቤት ነው ወይስ ከቤስት ቤት ወደ ቴሌ ብርክ?
ወደ ተሊብር